hello ጤና ይስጥልን Best Bet
አብሮ ይስጥልን። ትላንት አዲስ እንትን ከፍቼ ነበርና ticket check ለማድረግ ፈልጌ እስካሁን correct አልተደረገም።
ትኬት እሺ፣ cashier code ኡን ንገረኝ። እሺ
የ ticket number ኡን አ
እሺ፣ ዘጠኝ ID number ነው ወይስ?
ት- cashier code ኡ ከታች ያለ ቁጥሮች አዎ nine C ሰላሳ ሶስት እያለ የሚጀምር ነው።
እሺ ንገረኝ። እሺ nine C
ሰላሳ ሶስት እሺ
ኤፍ ዜሮ
ኤፍ ዜሮ ኤ አራት
ኤ አራት ኢ ኤፍ
እሺ ናይን ኤፍ ናይን ኤ ናይን ኤ እሺ six F እሺ seven C ሲሆን nine nine A ብለህ ድገምልኝ አንዴ። ናይን ኤ
ሲክስ ኤፍ እሺ ሲክስ ኤፍ seven C
እሺ ሰቨን ሲ ሲሆን two B
እሺ
ሁለት መጨረሻ ላይ
እ፣ የመች game ነው?
አ፣ የትናንት ነው የአምስት እሺ ሰዓት ዘጠኝ C ልንገርህ።
እሺ ዘጠኝ C ሰላሳ ሶስት እ፣ F ዜሮ ከዛ A አራት እህ፣ EF ነው።
አ፣ ከዛ ዘጠኝ A እህ፣ ስድስት F እህ፣ ሰባት C እህ፣ ሀያ ሁለት B ቱ አ፣
ልክ አይደለም እያለኝ ነው። ትኬት ID ው እም፣ ማለት አንዱ ጨዋታ ይቆያል። I think አንዱ የትናንትና ነበር።
እሺ ቆይ አንዴ ጠብቀኝ።
እሺ
በቃ አንዱ አልፎልሃል፣ አንዱን መጠበቅ አለብሽ። የባየር ሙኒክ ከሆፈንሃይም ዛሬ ነው።
እም፣ እሱን መጠብ ያኛው አንዱ አልፏል።
አልፏል። አዎ፣ ታርሟል። check አድርግ።
የአስቶን ቪላው አዎ።
እ፣ ምልክቱ የለም እዚህ ይቆያል እንዴ?
አይ አሁን ይመጣልሃል። check አድርገው። አርም አሳርም ያለው እሺ፣ እሺ thank you thank you አባ ችግር የለም።